hello ሊወጣ ነው መኪና።
ጤና ይስጥልኝ።
ሰላም።
ሚካኤል ነህ አዎ።
ዲቦራ እባላለሁ። ከቤት ቤት ነው የምደውልልህ።
እሺ ሰላም።
ሰላም ነው?
አለ።
እሺ ባንኮችን contact አድርጋቸው ነበር? አቢሲኒያ ባንኮችን?
አዎ። ምን አሉኝ መሰለሽ በ POS locked ሆኗል አሉኝ።
እሺ so ነግረሃቸዋል። እንደዚህ አይነት እንደዚህ አይነት transaction የፈጸምኩት እና ሰው እነሱ እኛ ጋር አልደረሰም እያሉ ነው ብለክ
አዎ ስላቸው POS ኡን lock ያደረገው እሺ ነው unlock decline የሚያደርገው
so ወይ እ፣ ይቀበለዋል okay።
ወይም decline ያደርገዋል አሉ።
still በቻፓ side ነው ብሩ ያለው ነው ማለት ነው አይደለ?
እ?
በእነሱ ወደ እነሱ ደርሷል። ሰው እነሱ decline ያድርጉት ወይም ደግሞ accept ያድርጉት ነው አዎ ያላቸው መልስ።
አዎ okay እሺ በቃ እችኛዋን ለማወቅ ነው። ከእነሱ ጋር contact ላድርግና ቴሌግራም ላይ ጽፍልሃለሁ። እሺ እሺ ቴንኪው።